ጤና ስለማሊ ባባ
አፋላቂ ነው።
አዎ፣ ምን ደጋግ
ኦኬ። የፊኒሽንግ ማሰልጠኛ ተቋም ፈልጌ ነበር።
እሺ፣ ጠብቁ። ቁጥሩን አባት send አደርግልዎታለሁ።
እሺ፣ በዚህ አ፣ በዚህ ቁጥር send አደርግልዎታለሁ።
Thank you